ኖርማል ቴክስት ልኳለሁ ነው የምላቸው። ዋው አሜዚንግ ሰላም ጤና ይስጥልን።
አቤት አቤት።
ዳኛቸውን ማህሌት ሎ አዎ፣ ኦፊስ ነው።
አሁን ደውለሽልኝ ነበረ።
ደወልኩልሽ።
አዎ።
እሺ ልካለሁ። ሊኩን አመሰግናለሁ። እሺ።